ጤና ይስጥልኝ ሁሉ ስፖርት እባክዎ ምን ልርዳዎት?
ጤና ይስጥልኝ እንትን deposit አድርጌ ነበር ብር ከዛ ከቴሌ ብር ቆርጠው እናንተ ጋር ግን ይሄ ግን አልገባም ኦንላይን ላይ እሺ ከቴሌ ብር የተላከልዎትን text አድርገው በቴሌግራም ይላኩልዎት።
መልሽ እናቴ
ከቴሌ ብር የተላከልዎትን text screenshot አድርገው በቴሌግራም ይላኩልን።
እ፣ ቁጥሩስ በምን ቁጥር ላክላችሁ?
ያዝ
ስልክ ያዝልኝ አንዴ። ስልክ ያዝልኝ። እሺ ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አዎ፣ በዚህ ላኩልን።
እሺ እንትን እ፣ ለምንድን ነው የወጡት እንትን ማ- deposit ማድረጋችሁ?
ምኖቹ deposit ማድረጊያው ቴሌ ብር ምናምን እ፣ የለም አሁን ዛሬ።
system system update የተደረገ ስለሆነ ነው።
okay እሺ ልላክ።
ይጠብቁ። እሺ፣ መልካም ቀን።
እሺ፣ እሺ።